ሄሎ ሄሎ ዘነበ ወይ አልታዘነካው ወይስ ከስተመር ካንስል እንዲደረግልኝ እፈልጋለሁ ያለ ነው ያለው?
አይደለም አይደለም እሱማ ከስተመሩ አምጣልኝ ብሎኛል ከመ- መሰረት እኮ ከስተመሩ አምጣልኝ ብሎኛል ምናምን አለችኝ ከዛ ወረድ አሁን አሁን እኮ እየወሰድኩላት ሌላ ወርድ በሌላ ቁጥር ሆኖ መሰለኝ አስራ ስንት እ፣ ስልሳ አስራ ስምንት ነው የሚሉት እነሱ ጋር እኔ ጋር ደግሞ አ- ስልሳ አንድ አስራ ስምንት ነው ወርደ ነበሩ ማለት ነው የወር ነንበር ልዩነት ነው።
የ order number ልዩነት ይመስለኛል ስልሳ አንድ አ- ስምንት ነው ያልነው ስልሳ አንድ ሀምሳ ስምንት አይደል ይሄ
አዎ ከዛ ሀምሳ ስምንት አረጉና ሰጡኝ አሁን
Okay፣ ተስተካከለልህ አሁን?
አዎ አሁን ተቀበልኳቸው
እሺ ተፈታ።
አዎ ተቀበልኳቸው አሁን አዎ በቃ ጥሩ እሺ፣ ቻው። እሺ Yes.